ጤና ይስጥልኝ ዋሽንግተን የህክምና ማዕከል ሄሎ ሌላ እ፣ እንትን brain CT without contrast ስንት ነው አላችኋ?
አዎ ው- ስንት ነው?
ሁለት ሺህ ሰባት መቶ ብር ሁለት ሺህ ሰባት መቶ ብር እሺ እ፣ አምቡላንስ ትልኩልን አላችኋ? የካቲት ነው። ሌላ አዎ እንልክላችኋለን እሺ እሺ እ፣ በቃ እ፣ ስትመጡ ዊዝ ነው ዊዛውት ኮሚኒኬት ነው ታደርጉኛለች።
ያልሽኝ ይቅርታ ዊዝ አውት ዊዛውት አይደለ አዎ ልክ ነሽ።
ሁለት ሺህ ሰባት መቶ ሁለት ሺህ ሰባት መቶ አዎ without ከሆነ እንደዛ ነው እሺ በቃ ስትመጡ communicate ታደርጉናላችሁ።
አሁን እንላክልሽ አምቡላንስ አዎ
እሺ በዚህ ቁጥር እናስተላልፍልሽ እ እ የደወልሽበትን ቁጥር ነው ያዘው
እሺ ስልክ ቁጥር ሰጥሻለሁ። በዚህ message ላይ okay፣ message መላክ አይቻልማ። ሌላ ስልክ ቁጥር ልስጥሽ እንደገና ደውዬ
ንገረኝ እሺ እሺ፣ እደውላለሁ ቆይ።